ጤና ጤና ይስጥልን።
ጤና ይስጥልኝ ቤስት ቤት
አስር ሰባ አምስት ሀምሳ ስምንት ዜሮ አራት አንድ chance ነበር የሳትኩት point አልሰጠኝም።
ኳስ ነው አይደለ?
እ?
ኳስ ነው አይደለ?
አዎ ኳስ ትኬት cashier ኮዷን ንገረኝ አንዴ።
አስር ሰባ አምስት ይቅርታ ቆይ አንዴ Hello
አስር ሰባ አምስት እሺ
ሀምሳ ስምንት ዜሮ አራት ሀምሳ ስምንት ዜሮ አራት መቼ የተቆረጠ ትኬት ነው?
እ?
መቼ የተቆረጠ ትኬት ነው?
ያው ሳምንት ሆነ።
እሺ እሺ በአንድ ነው የወጣብህ ግን ተመላሽ የለውም። እሺ odd ኡ ተመላሽ አያሰጥም።
ምንም የሰጠኝ ነገር የለም።
አዎ ተመላሽ የለውም።
Okay።
አንድ ብቻ ነው የወጣ በአስቶን ቪላ ከማንቸስተር ሲቲ የሚለው ነው የወጣብህ።
አ አ አዎ፣ እሱ ነው የወጣው። እሺ። ሌላ አለክ?
አይ ሌላ መጀመሪያ የሰጠኝ ነበረ እሱን መልሶኛል።
ተመልሶ?
አዎ፣ አምሳ ብር መልሶ።
እሺ እሺ፣ እናመሰግናለን። ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።